ሄሎ
ኧረ አንደና ሰላም ጤና ይስጥልኝ።
ቴሌቪዥን አሸንፎ
ምን አሉኝ?
ቴሌወይ
እ
አሸንፏል።
ያው ተጫውተው ካሸነፉ ሚሴጅ ይገባልዎታል።
ሚሴጅ
ሄሎ ሄሎ
ሄሎ በል
ተጫውተው ሲያሸንፉ ሚሴጅ ይገባልዎታል። ጌሙ ላይ ይነግሮታል። እኛም ሲስተም ላይ እናያለን፣ እናሳውቅዎታለን።
ታምዬ እና ሚስቷ
ይቅርታ ምን አሉኝ?
ሚሴጅ ልካ
ሚሴጅ አዎ ሄሎ
ina gaya ma maljibta ne
ሚሴጅ ልካ
miseje አዎ
miseje television game na
እ
hello ሄሎ
television game ነው ጌሞች ሲጫወቱ ሽልማቶች አሉ
ሽልማቶች አለ አዎ ጌሞችን ሲጫወቱ ሽልማቶች አሉት
አዎ ዘ- መቼ ነው መ- ማውጫ የምደርሰው?
እኮ ጌሞችን ሲጫወቱ ሲያሸንፉ ነው እንደ እንደ ድሎት ነው ሽልማቱ
አሁን ሊካ ወደ እኔ ሽልማ አሸንፋል ከሆነ
ሚስ ትኬት ገብቶሎት ነው ትኬት ደግሞ ድሎትን የምትሞክሩበት ነው ጌሞቹን የምትጫወቱበት ነው
ስምንት ሁለት የእናንተ ድርጅት ነው።
አይ ይቅርታ አይ ሌላ ነው ይሄ ቴሌቪዥን ጌም አገልግሎት ነው
ብር ላካ አሁን
ስምንት ሀያ ሁለት ላይ ደውሉ እሱ
ብር ላክላ
አቤት ብር ላክልኝ አሁን ይቅርታ የስራ ስልክ ነው
ላክልኝ እናቴ